አለሽ፣ ነገር አለሽ፣ ታምር አለሽ፣ ምስጢር ያስደንግጥ ያ ግንባርሽ ከተፈታ ውብ ጨዋታሽ ያቅል ግልምጫሽን ሰወር አርገይ ፈገግታ ስጣ በስሬ እንዳንቺ ማር እንዳንቺ ያለ የለም ባገር ተኩራሬ የፍቅር ድር የፍቅር ሐር ሰብስበሽ ተቅለስልሰሽ ተለሳልፈሽ ሰው ቅርበሽ አካል መውደድ አለብሽ ይደራርበሽ አንቺ ተኛሽን ያደርኩኝ ሳለም ምክንያት ወልጄብኝ ምክንያት ወልጄብኝ ምክንያት ስራ ለመፍታቴ እንቅልፍ ለማጣቴ ምክንያት ወልጄብኝ ምክንያት ወልጄብኝ ምክንያት ወልጄብኝ ምክንያት ስራ ለመፍታቴ እንቅልፍ ለማጣቴ ምክንያት ወልጄብኝ ያነሳውሽ መች እንደዋዛ አቤት ቤዛ አቤት ቤዛ ሆነሽ ባይነው የውበት ቤዛ አቤት ቤዛ አቤት ቤዛ ሸጋ ልጅ ነሽ የኔ አልኮሽ ትበልጫለሽ ታኮሪያለሽ ሸጋ ልጅ ነሽ የኔ አልኮሽ ትበልጫለሽ ታኮሪያለሽ እንዴት ነው እንዴት ነው እንዴት ነው ጨዋታሽ የቆንጆ ወግወጉ ሳቅና ፈገግታሽ አይረሳ የለ ተረሳ ቁም ነገር የፍቅሬ ፍቅራችን መች ነበረ ወደር አሃ ካቀፉሽ አልቀረ ከደረት ከሽንጥሽ ደረት ካቀፉሽ አልቀረ ጠጋጥህንጥም እንዳረጋ እቴዋ በረጋ በይረጋ በይረጋ በይረጋ በይረጋ አለሽ ነገር አለሽ ታምር አለሽ ምስጢር ያስደንግጥ ያ ግንባርሽ ከተፈታ ውብ ጨዋታሽ ያቅልጥ ግልምጫሽን ሰወር አርገኝ ፈገግታ ስታ በስሬ እንዳንቺ ማር እንዳንቺ ያለ የለም በአገር ተኩራሬ የፍቅር ድር የፍቅር ሐር ሰብስበሽ ተቅለስልሰሽ ተለሳልሰሽ ሰው ቅርበሽ አካል መውደድ አለበሽ እንድራርበሽ አንቺ ተኛሽን ያደርኩኝ ሳለም ምክንያት ወልጄብኝ ምክንያት ወልጄብኝ ምክንያት ስራ ለመፍታቴ ቀልቤ ማጣቴ ምክንያት ወልጄብኝ ምክንያት ወልጄብኝ ምክንያት ወልጄብኝ ምክንያት ስራ ለመፍታቴ ቀልቤ ማጣቴ ምክንያት ወልጄብኝ ነሽም ቤት ነሽ ስመጥር ሽቅርቅር ሽቅርቅር ዛሬ አግኝቼሽ ሁሉም ይቅር በፍቅር በፍቅር የልቤማ ሌላም አይደለ ከሽንጥሽ ላይ ይደላደል የልቤማ ሌላም አይደለ ከሽንጥሽ ላይ ይደላደል ተጠያቂ ከሆንሽ ፈልጌለት መከራ ምክንያቱ አንቺ ነሽ አልዳኝ በሌላ አንቺው ፍቺውህልኝ ከአንላቀቅም ምንድነው ምክንያቴ አልያ እንታረቅም ኦሆ ካፈቀሩ አልቀረቀ ከደረት ከሽፈሽ ካቀፉሽ አልቀረ ጠጋ ጥምጥም እንዳለንጋ እቴዋ በይረጋ በይረጋ በይረጋ በይረጋ እረጋ ረጋ በይረጋ ጋር